Hello
አቤት ሰላም ጤና ይስጥልን ቤት ቤት
withdraw አድርጌ ነበረ እና ከሆነ account ከዛ ከቤት ቤት account ኤ ብሩ የለም፣ ግን account ኤ ላይ አልገባም።
መቼ አዎ።
ነበር ያረከው?
እ፣ ትላንትና ጠዋት በዚህ ሰዓት ማለት
ስንት ብር ነበር?
ሶስት መቶ ብር አራት መቶ ብር ነበረ የሚባለው ሶስት መቶ ብር አለ
ስንት ብር ነው withdraw ያዘዝከው ነው?
እ withdraw ብለክ ነው?
withdraw ብዬ successful አለኝ።
እሺ ስሜን አስገባው ሙሉ የኢትዮጵያ ንግድ ባንክ CB ብሬ ማለት CB ውን አስገባው ሙሉን።
ስንት ሶስት መቶ ከዛ account ያዘዝከው?
ነበር አ
ትናንት ነው አይደል?
አ እሺ ሽፈራው በ- ነው?
ስልክ ስንሳው ቁጥሩ- መንግስቱ አ ሰ- ሀያ ስድስት ቤት ማለት ነው።
ወደ ንግድ ባንክ ነው ይሄ የገባው አ እኮ አንድ ሺ አስራ አንድ ዜሮ ስምንት ዘጠና አ።
አራት ስልሳ አምስት አምስት ነው ወደዚህ ሽፈራ account ገብቷል። አንዴ ገ- ገብቷል አዎ ወደዚህ account አንድ ጊዜ ገብቷል ትናንት አን- አንድ ሺህ እስከ account እ፣ ይለቅ።
አንድ ሺ እ፣ ቆይ አንዴ እም፣ አስራ አንድ
እሺ ዜሮ ስምንት
እሺ ዘጠና አራት
እሺ ስልሳ አምስት አምስት
አዎ account ላይ የለም አልገባልኝም account ላይ ትናንት እዚህ ላይ ገብቷል።
ኧረ እባክህ አዎ የለም ስንቴ ነው check ያደረኩት የለውም ብር